ቤተሰብ የትራይል ነኝ እባክዎ ምን ልርዳዎ
እንዳለው አሁን ደውዬ ነበር። ፌቨን ጋር አውርቼ ነበር። የተበላ ትኬት ነበር።
ማን ጋር ነበር ያወራው?
ፌቨን ፌቨን ጋር።
እሺ እሺ፣ አንዴ ቆይ። እሺ transfer ላድርግልህ።
እሺ።
Hello።
አ፣ ሰላም ነው።
እሺ እሺ፣ ሰላም።
አሁን ደውዬልሽ ነበር።
እሺ፣ win ሆኖ lose የሚለው ነው።
አ አ አዎ፣ አልመለሱልኝም። እሺ እ ስላልመለሱልኝ ነው ልኬላችኋለሁ ትኬት። አዎ
አ ሙሉውን ስናየው አልፏል ሙሉና አዎ፣ በቃ እንደዛ ከሆነ ይስተካከልልሃል። ትንሽ ጠብቀን
እሺ እሺ ከአራት ደውላለሁ።
ሰዓት በኋላ ስለሚገቡ ነው። ከዛ በኋላ እንደመለሱልኝ አሳውቃለሁ።
እሺ እሺ አመሰግናለሁ።
እሺ እሺ፣ አባ መልካም ቀን